hello ጤና ይስጥልን ችብችብ ጤና ይስጥልኝ።
አብሮ ይስጥልን።
እንደምን አለሽ?
እግዚአብሔር ይመስገን።
ስለሽ እባላለሁ።
እሺ
እ፣ ለሬስቶራንት እ፣ አናግ- እናናግራለን ብላችሁ ነበር ባለፈው በዚህ ቁጥር ደውላችሁ እና አዎ።
እ፣ እንዴት ነው ምን እናደርገው?
okay ሬስቶራንት አሉት?
አዎ
እሺ ስለዚህ እ፣ ነገ እንዲደውልሎት ላድርግ። ይህን ስልክ ልንገራቸውና በዚህ ስልክ ነው ወይስ ሌላ ተለዋጭ አዎ፣ ስልክ በዚህ አሉት?
በዚህ ስልክ ይደውልና እሺ ስለ እሺ ነው ያሉኝ?
አዎ ስለሽ እባላለሁ።
እሺ ስለዚህ ነገ ይደውልሎታል።
እባላለሁ።
እሺ እሺ መልካም እሺ